ሄሎ እኛም ኢንጂነራል ሆስፒታል ነው።
አቤት። አዎ
ከአርሲ ነበር የምደውልሎት። ሄደን እባላለሁ።
ኬት የእርሱን ስም አልበል።
ኬት ከአሪፍ አልሽ?
ቤ- ከአሪፍ ቤ አሪፍ ቤ። እሺ ነጃት ሄደን እባላለሁ። እ፣ የእርሱን ስም አልበል።
ነጃት።
ነጃት። እሺ እ፣ በዚህ አስራ አምስት ቀን ውስጥ ትራንዛክሽን እያደረጉ አይደለም። በአሪፍ ቤ ፖስ እ፣ ፖሱ ላይ ያጋጠመው ችግር አለ።
እኝ- እኛ እኔ ፋይናንስ ነኝ። ስለዚህ ካሸሮችን እንጠይቅና ወይ የእነሱ ዜሮ ዘጠኝ አርባ ሰባት አስር አስር ደውይና እሺ ስልክ ቁጥር የእነሱ መስጠት ይችላል።
ዜሮ ዘጠኝ አርባ ሰባት አስር አስር አስር አርባ ሰባት አስር አስር አስር። እሺ አመሰግናለሁ። መልካም ቀን